ሄሎ እሺ ተይ መሰለን በስቲ ቤት ሰላም ነው።
ጄሪ አለቻ
ጄሪ ራት ልበላ ወጣለች።
አሁን አዋርታኝ ነበር እኮ አዎ ነበረች። አሁን ነው ራት ልበላ የወጣችው። ሁለት ሰዓት ላይ ትገባለች።
እኮ ሲስተም እንዲዘጋልኝ ነበር የሆነ ሲስተም እሺ ቴሌግራም ላይ ጻፍልንና ማን ልበል ስማ
እኮ ሰፊ እኮ ማን እንደሆነ ያላግጣል የመለሰብኝ ማን እንደሆነ እያላገጠብኝ ኦኬ አሁን ቴሌግራም ላይ ደውዬ ምናምን አዎ እሺ ማን ልበል ያንተን ስም ንገረኝ።
ቴድሮስ ቴድሮስ ነው የሚለው አዎ፣ ቴድሮስ ቴድሮስ እ፣ ኮንሶ ኮንሶ።
agent ነው አይደል? ኮንሶ agent አዎ።
አዎ በሌቱ የሚለው system አለ ቆይ፣ እሺ፣ እሺ። okay ሰላም እ፣ እሺ፣ እሺ ቴድሮስ በቃ አሁን እንደመጣች አሳውቅልሃለሁ። እሺ፣
አዎ እሺ እሺ፣ እሺ ቴድሮስ